ሄሎ ውይ
ቤት አብሮ ስትልም እሺ ነግሮት የሆነ ቲኬት አንድ ቀይ ያለውና ሌላው ነጭ የሆነብኝ የተሳካ ነበር። አልተለቀቀም። አንድ አረንጓዴ ከዛ ቀይና ሁሉም ነጭ አድርጎ እሺ እንትን ነገር ካሸር አሳየኝ።
ይንገሩን ስ እም፣ እሺ ካሸር ኮድ አስራ ሶስት
እሺ አስራ ሶስት
ስልሳ ስምንት
እሺ cashier code አስራ ሶስት ወደ- ስልሳ ስምንት
እ፣ አስራ ሰባት ሰላሳ
እሺ አንድ ድገምልኝ አስራ ሶስት አስራ ሶስት እ፣ ስልሳ ስምንት እሺ
አስራ ሰባት ሰላሳ
እሺ መቶ ሀያ ብር ቦነስ ሰጥተዋል እሺ እ፣ ቦነስ መቶ ሀያ ብር ቦነስ ሰጥተዋል
እሺ እሺ አንድ team ሊወጣ
እሺ እዚህ ስላልለቀቀልኝ ነው እሺ ይለቅልሃል አሁን እሺ check አድርግ እ፣ እሺ